በፍቅር የማትረዳ ሰው ወድጄ ላሊዛት ላላስቀራት አሳድጄ ይኸው ስከተላት እኖራለሁ ጨክኜ እንዳልተዋት ጥሎብኝ ደሞ ወዳታለሁ። ንገሪኝ አረ እንደምን ከርመሽ ይሆን? ከማን ጋር ውለሽ አደርሽ ይህን ሰሞን? ማነው ባለ ሳምንት ተረኛሽ? ተረጋግቶ ሊኖር ያሰበ እንደኔ የሚያጣሽን